hello
አቤት ሰላም ጤና ይስጥልኝ ሄለን አብ አብሮ ይስጥልን እንትን ነው አለን ዝም ብዬ ማለት ነው ግን ጨዋታው ምንም ግልጽ አይደለም እና የሆነ እየተጫወትኩት ነበረ ከዛ ውድ ደንበኛችን የቴሌውን ስ- ስድስት የቴሌውን coin በተሳካ ሁኔታ ተ- ገዝቷችኋል ምን ይላል
አ የቴሌቪዥን ላይ የቴሌቪዥን game ላይ coin ገዝተው ከሆነ እ፣ አ።
ቀጥታ እንትን ነው የሚለው ይገባሉታል ወደ game
እኮ ወ- ጨዋታው ነው ት- እና አሁን በ coin ኡ ጥያቄና መልሶችን ነው የሚጫወቱት አዎ አዎ
ጥያቄና መልሶችን ሲጫወቱ ካሸነፉ ትኬት ያገኛሉ
ስድስት ስድስት የ coin አ፣ coin አለው በቴሌውን አገልግሎት ለመደሰት ዘጠኝ ሰማንያ አምስት ሙሉ ነው የሚለው
አዎ እ፣ የቴሌቪዥን game ላይ እየተዝናኑ የሚሸለሙበት ጨዋታ ነው። game ኡን ሲጫወቱ ሽልማቶች ያገኛሉ። አ፣ በእነ- አሁን ባገኙት coin ኦች ጥያቄና መልስን ተጫውተው ካሸነፉ ትኬት ያገኛሉ።
okay እሺ ጥያቄና መልስ ልቀጥል ማለት ነው በዚሁ
አዎ እሺ አመሰግናለሁ እሺ ችግር የለም።
እሺ